Hello ጤና ይስጥልን። Best Bet
አብሮ ይስጥልን። ብር withdraw አድርጌው አልገባልኝም።
Okay፣ በዚህ ስልክ ቁጥር ነው?
አዎ በዚህ አይደለም ሌላ ስልክ
እሺ፣ ስልክ ቁጥሮትን ይንገሩኝ አንዴ።
ዜሮ ዘጠኝ አርባ አምስት
እሺ፣
አስራ ሶስት አስራ ሶስት ሰማንያ ሰባት ሰማንያ ሰባት ሀያ ስምንት መጨረሻው ሀያ ስምንት
ዜሮ ዘጠኝ አርባ አምስት አስራ ሶስት ሰማንያ ሰባት ሀያ ስምንት አዎ
መች ነበር withdrawal ያዘዙት?
ዛሬ
ምን ያህል ብር ነው ያዘዙት?
እ ወደ አስራ ሰባት አስራ አስራ አምስት ሺህ አምስት መቶ ብር አስራ አምስት ሺህ አምስት መቶ ብር አዎ አስራ ሶስት ሺህ አለ ዘጠኝ ሺህ ዘጠኝ መቶ አለ አምስት መቶ አለ አምስት መቶ ስድስት መቶ
ሶስት ነው እንዲያዘዙት
አራት ቦታ ነው አራት ቦታ
okay okay የ system ላይ የሚያሳየኝ processing ስለሆነ ትንሽ ይጠብቁን። አንድ confirmation አለት።
እሺ confirm ኡ አይገባልኝም ይገባሎታል። ይጠብቁኝ።
እሺ አ- አሁን
አዎ
እሺ ይግባ እሺ እሺ፣ ስለደወሉ እናመሰግናለን። መልካም ነው።
እሺ